አንድ አስራ አምስት ደቂቃ ጠብቅና መጥተህ ትደውልልኝ እሺ የሚለው መሰረት ነው። ሄሎ አቤት አቤት።
መሰረት ነው የምልታዘዝህ።
እሺ መሲ እንዴት ነሽ?
ደህና ነኝ እግዚአብሔር ይመስገን።
እ፣ የት? በክትፎ ፒዛ ሀምሳ እሺ።
ሶስት ሰማንያ ሀምሳ ሶስት ሰማንያ ሀምሳ ሶስት ሰማንያ ሀምሳ ሶስት ስንት? ሰማንያ ሶስት ምን ሆነብህ?
ቆየ
ከምግብ ቤት አልወጣልህም?
እ እ ከምግብ ቤት አልወጣልህም?
አዎ አዎ።
እሺ እ፣ ምግብ ቤት ውስጥ ከሆንክ አገናኘኝ።
ሄሎ
ሄሎ ጤና ይስጥልኝ። ክትፎ ፒዛ ነው እናቴ?
አዎ ነው።
ከቢዩ ነበር የምደውልልሽ።
እሺ በሰባ አምስት ሀምሳ ሶስት ሰማንያ ሶስት order ነበረ እናንተ ጋር።
ታዟልማ። አሁን ነው የታዘዘው እና እየተሰራለት ነው። ኤክስፕን ምን ያህል ደቂቃ ይጨርሳል?
ተገለጸ ደግሞ እ
ምን ያህል ደቂቃ ይጨርሳል? አሁን አሁን ተሰርቶለት ደርሶለታል ሊወጣ ነው።
እሺ እናቴ አመሰግናለሁ። እሺ እሺ